ጤና ይስጥልኝ አሪፍ ማለት ነው። እባክዎን ልርዳዎት?
ትንሽ እንትን ብሎብኝ ነው
ምን አሉኝ?
ልክ ያለው ኢንተርኔት ላይ ላይ
ቴሌግራም ላይ እሺ፣ ማን በሚል ስም ነው የላኩልን?
መለጠ
ማን አሉኝ? ደንበኛችን ድምፅዎት ርቀዋል።
መለጠ መለጠ ለለጠ አ
እሺ፣ ደንበኛችን ሰማንያ ብር ነበር የሞከሩት።
ሰው ነው
እሺ፣ የላኩ screenshot ደርሶናል። የ betting site ወዴት ነበር ለማስገባት የሞከሩት?
ይሄ ወዴት ነበረ ለማስገባት የሞከሩት?
ፊት ክሊክ ብር
አይ ፊት ቤት እሺ እሺ። ስለዚህ እኛ እናስተላልፍልዎታለን። ተስተካክሎ እንዳለቀ የምናሳውቅዎት ይሆናል።
እሺ
እሺ፣ መልካም ምሽት ይሁንልዎት።